ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
ተቆራረጠ። ትንሽ system ሙ አስቸግሮኝ ነው።
አ በሌላ ስልክ እየደወለች ነበር።
አዎ አዎ okay፣ አሁን site ቱን ነገ ማየት እንችላለን።
ይቻላል። የት ያለው site ይቀርቦታል? እ ሰሚት ጋ ያለውን ሰሚት ይቻላል።
አዎ ስልሽ ብዱ ከባንክ ጋር ተገናኘ ነው አይደል?
አ ከባንክ ጋር ለጊዜው የለንም። እ በባንክ አዎ በራሳችሁ ነው የምታመቻቹት።
ኦኬ አ የተለያዩ site ቶች አሉን። ቦሌ፣ ሜክሲኮ፣ ቫቲካን፣ ሲኤምሲ፣ አደይበሻሌ፣ ሰሚት፣ ዞብል፣ ጀሞና እ ጣፎ አለን።
አዎ የሰሚት ማየት ነበረ። አሁን ሁለት ሰው ነው ስለምንፈልገው አሀ ማየት የግዢ ነው የምፈልገው እኔ።
okay ይቻላል። እ መጀመሪያ office መጥተው ይነጋገራሉ ወይስ site ነው አዎ፣ መሄድ መጀመሪያ የሚፈልጉት?
እንደዛ ይሻላል።
ኦፊስ ኦፊስ ኦፊሳችን እንምጣና ቦሌ አለ፣ ገርጂና ልደታ አለን።
ልደታ ይቀርበናል ልደታ ይቻላል። እሺ ስንት ሰዓት ላይ ሊያዝሎት ነገ?
ነገ እ አምስት ሰዓት ተኩል ወደ አምስት ሰዓት በቃ ቀደም ብዬ አራት አካባቢ ላይ ደውልላችሁና arrange እናደርጋለን። ስሞትን ማን ልበል?
አብዲ
እሺ ማስታወቂያችን ከም ላይ ነበር የሰሙት አቶ አብዲ?
እ እ ከቲቪ ነው ማስታወቂያ- የሰማነው።
okay እሺ ዘም ከቲቪ ነው የሰማነው።
እሺ እሺ አመሰግናለሁ። ነገ አስታውሷቸዋለሁ ቀደም ብዬ።
ቀደም ብለሽ አስታውቂ።
እሺ እሺ እሺ መልካም